ሄሎ
ሄሎ ሰላም ጤና ይስጥልኝ።
ትላንት ማታ ማለት ነው እሺ
በሰርቲፊኬት ነው እልክልሻለሁ እሱ ላይ withdraw አድርጌ ማለት ነው ሶስት መቶ ብር እሺ
አልገባልኝ በቮቸር ነው
በቮቸር ነው አይደለ?
አዎ አቅራቢያሽ ያለው የ Best Bet shop ሄደህ መውሰድ ትችላለህ። እሺ ወንድሜ የት?
Best Bet shop ላይ መውሰድ ትችላለህ። ኮዱን ይዘህ ሄደህ
okay ቦታው የት ነው እ እ ቦታው የት ነው
ምን አልከኝ? ወይ ደግሞ ወደ Best Bet account deposit ማድረግ ትችላለህ። እሺ
እሱ deposit አይደረግም ወደ ትችላለህ deposit ማድረግ።
ወደ አካውንቴ ማለት ነው አዎ ወደ account ወደ Best Bet account ማለት ነው።
እንዴት ላድርገው እችላለሁ
ኮዷን ትይዛትና voucher deposit የምትል አለች።
አዎ እዛ ጋር ሄደህ አዎ ኮዱን አስገብተህ አዎ ከዛ እ፣ deposit ማድረግ ትችላለህ።
እሺ አሁን እንዴት ነው?
እሺ መልካም ቀን። እሺ እሺ